en este
A ver, ሁሉ ስፖርት አሉ
ከአካውንት ቲቪ ብር ወደ እንትን አልክ ብሎኝ እኮ ነው ወደ ሁሉ ስፖርት ለማስገባት።
ሌላ አማራጭ ይጠቀሙ ደንበኛችን።
ለምን?
ሲቢ ብር ለጊዜው እየሰራ ስላልሆነ ሌላ አማራጭ ይጠቀሙ።
አረ ቴሌ ብሩ ደግሞ ብድር ነው። እሺ ምን ማረግ ተቀም ምን አሉ?
ቴሌ ብር ብድር ሆንብን እና ከቲቪ ብር ደግሞ መጠቀም ጀምረን እኮ
አዎ ለጊዜው እየሰራ ስላልሆነ ነው። ሌላ አማራጭ ይጠቀሙ።
እሺ እኔ ማለት ነው።